Hello ሰላም ያስገኝ የሸጋው ስልክ ነው አይደለም? እሺ ከ STEM ነበር የምደውልልህ። ባለፈው ደውዬ ነበረ። ቅዳሜ መተህ check እንደምታደርገን ነግረህ ነበር።
ከየት ነው?
STEM የልጆች የኮምፒውተር programming ስልጠና።
አዎ አልቻልኩም። እመጣለሁ ብዬ ነበር ትንሽ አሁን
እ፣ አሁን ላይ ደግሜ check እያደረኩ ነበረ እና
ያው ትንሽ የሆነ ነገር አጋጥሞኝ ነው። ቅዳሜ እመጣለሁ ብዬ ነበር አልቻልኩም።
አ፣ እሺ መች ይመችሃል?
አዎ፣ የምሞክረው ቅዳሜ ነው እንግዲህ ቅዳሜ ለመምጣት እኔም አስቤ ነበር።
የአሁኑ ቅዳሜ እንትን የአሁኑ ኢሬቻ ቅዳሜ ነው ነው።
መሰለኝ አይደለም?
ኢሬቻ ነው ከሰኞ እስከ ዓርብ ይመችሃል ወይ?
አርብ ከሰዓት ማለት
እሺ፣ አርብ ከሰዓት እሺ፣ ዘጠኝ በቃ ሰዓት ተኩል አስራ እጠብቃለሁ።
እሺ
እሺ እደውላለሁ።